ፋኖ ፋኖ ኧረ ፋኖ ፋኖ ፋኖ ጫካው ገባ ሳይሰናበተኝ እሸኘው ነበረ ምንም ይታክተኝ ፋኖ ፋኖ ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ ፋኖ ፋኖ ከነደደው ፋኖ ከቆጨው ራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር ፋኖ ፋኖ ኧረ ፋኖ ፋኖ እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይህ ችግር የለም ወይ ደምላሽ እንዳለው ደምላሽ እንዳለው በለው በለው አስኪደው በዋዛ በእናት ሀገርና በሚስት የለም ዋዛ ፋኖ ኧረ ፋኖ ፋኖ ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ኧረ ፋኖ ፋኖ በላው በላው ሲል ነው የወንዳብነቱ በላው በላው ሲል ነው የወንዳብነቱ ሴትም ትዋጋለች ከረጋ መሬቱ ኧረ ፋኖ ፋኖ ኧረ ፋኖ ፋኖ እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበሉ ጋር ከለበሉ ጋር ይተኩሷል እንጂ አዘልሎ ከጂ ይተኩሷል እንጂ አዘልሎ ከጂ እንደ ዛር በሰው ላይ ቢደረቡ አይበጂ ቢደረቡ አይበጂ ቼበሬ ወረ ቼበሬ ወረ ቼበለው ቼበሬ ወረ ቼበለው ቼበለው ድጉን ጠምጥሞ ወገቡ ላይ ቼበለው ዝናር ሸባርጎ ከሽንጡ ላይ ቼበለው ጎራዴ መዞ ጠላት ገዳይ ቼበሬ ወረ ቼበለው ቼበለው ወረ ተው በሉት ቼበለው ያን ባለ ቦሎ ቼበለው ሰጠው ለንፋስ ቼበለው አንጓሎ አንጓሎ ቼበለው እንደ ቆላው ቼበለው እንደ ገሪሳ ቼበለው ያረፈው ልቤ ደሞ ተነሳ ቼበሌ ኧረ ቼበለው ቼበሌ ወረ ቼበለው ቼበሌው ከባልንጀራው ማታ የተለየ ቼበለው እንዳጥቢያ ኮኮብ ሲነጋ ታየ ቼበለው ወረ ቼበለው ቼበለው ወረ ቼበለው ቼበለው ዘረ ቼበለው ቼበለው ወረ ቼበለው ቼበሌው የምር ተኳሹን እኛ ስናውቀው ቼበለው ዝናር በቅቤን ማንደባለቀው ቼበለው ወረ ቼበለው ቼበሌው አባር እርቃቸው ቼበለው በቃ ተመለስ ቼበለው ማንን ይተኳል ቼበለው አንት ብትጨረስ ቼበሌው ወረ ቼበለው